አልፈልግም። Hello አቤት፣
እንደምን አደራችሁ?
እግዚአብሔር ይመስገን። ሰላም ነው ሰላም ሰላም ነው ሰላም ነው።
አለ። ማን ልበል?
ከሀረር ነው ጃፋር እባላለሁ።
እሺ ጃፈር፣ እንዴት ነው ሰላም ነው?
አለን አለን።
እ፣ ማ እንትን እ፣ እዚህ ይግባኝ ቅሬታ ነበረኝ ወደ እናንተ ተቋም ልኬ ነበረ።
እ
ሮዛ የምትባል ልጅ ወስደዋለች አሉኝ።
ሮዛ
ሮዛ አዎ።
ሮዛ፣ ቆይ እስኪ አንዴ ጠብቅ።
እሺ
ሄሎ፣ አቤት ሮዛ ማለት እንግዲህ ምናልባት ይግባኝ ሳትሆን የሆነ መዝገብ ቤት ነው ያለችውን ነው እ።
መድረሱን አረጋግጠሃል እንጂ አዎ አዎ ሮዛ የምትባል ተቀብላለች አሉኝ።
በቃ ሮዛ ማለት መዝገብ ቤት ነች። መዝገብ ቤቷ ተቀብላ አምጥታ እንዴት ስንታየው ነህ? እንዴት ስንታየው ነህ?
አዎ፣ እንዴት ነው?
አለሁ አለሁ።
ሰላም ነው?
ይመስገን ነው። እንዴት ነህ?
ደህና ነኝ ደህና ነኝ።
እና እዛ እንትን ብሎ ነው ወደዚያ ነው የላከው።
አዎ እዚህ አንድ አየር ካርታ የሚባል site plan ምናምን አለ የ- በእኔ በሻጭ ስም የተሰራ ማለት ነው።
እ እሱ እንደ አውሮፓውያን አቆጣጠር በሁለት አራት ሁለት ሺ አስራ አራት ይላል በውጭ አቆጣጠር ማለት ነው።
እም።
በእኛ ሁለት ሺ ስድስት ላይ ነው የተሰራው site plan በሻጭ ስም ከሽያጭ በኋላ እንደተሰራ ተደርጎ ውሳኔው በ- በቃ ተገላቢጦሽ ነው የተሰጠው ውሳኔ የስር ውሳኔም የይግባኝ ውሳኔም ሙሉ ማስረጃዬም በተመለከተ ደግሞ ሊቀበሉኝ አልቻሉም።
በቃ እንግዲህ አ።
እንትን በልና ከመዝገብ ቤት ሲመጣ ወይ ይደወልልሃል። ረ- አ፣ ስልክ እሺ።
ላው ላይ አለ አይደል?
እ?
ስልክ ቁጥርህ ላው ላይ አለ።
አዎ አዎ ስልክ ቁጥሬ ጽፌ ያለው እንደገና ደግሞ አንድ በ- አሁን በምርመራው መዝገብ ላይ ያለው እንትን እ፣ ሰነዴ ቢኖርም ማለት ነው የረሳኋት ከእናንተ ጋር ያላኳት በጽሁፍ በእንትኑ በአቤቱታ ያልጠቀስኩት ሰነድ በሻይ ስም አንድ ሰ- ደረሰኝ ቀርታልኛለች። እሷንም ልኬያታለሁ ትደርሳለች።
መልካም እሺ፣ ያዩታል።
እንትን የካርታ የፕላን እ፣ የሊዝና የግምት የተከፈለበት በሻይ ስም እ፣ ደረሰኝ እና አያይ ልክ ያለው በተከታታይ ይደርሳል።
መልካም እሺ፣ እሺ እሺ እሺ እሺ አመሰግናለሁ ስንታየ